Eno. hello hello፣ ይሰማኛል?
hello እሱዬ፣ እንዴት ነህ?
እግዚአብሔር ይመስገን ሰላም ነው
አለው። እሺ አለን አለን።
dreams dreams ምንድን ነው ያሉ?
አይሰራልንም፣
ለምን
ወረፋ በዝቶባቸዋል።
እስቲ አቅርብልኝ ነግራቸው።
አረ ጥዬ ወጣሁ እኮ ምንም መግቢያ ራሱ የለም።
እሺ እሺ ከቻልሽ ደውይላቸው፣ ግን ስልክ እያነሳሁም አይደለም። እኔም በስንት መከራ ነው ያገኘኋቸው። በሰው በሰው መግባት አል- አልተቻለም። በጣም ሰው በዝቷል።
እሺ እሺ አሳውቅሃለሁ። በቃ ቦት ላይ እሺ እሺ እሺ።